Hello hello ሄሎ ሌላው ቃላት ወይ
ሁለት ሰዓት ከምናምን ላይ አንድ መቶ ብር ነው ያለው ሁለት ሰዓት ከሰላሳ አ።
ስድስት ላይ እሱ ደግሞ በ- already balanced ነው
አ?
ገብቷል ገብቷል balanced ነው ሌላ አዎ።
የለም አየር ላይ ሌላ የለም ሌላ መቶ ብር የለም አንድ ሰዓት ከምናምን ያደረገው ነው እሱም deposited ነው ገብቷል
በቃ እሺ።
ወዴት እንደገባ ልንገርህ አዎ OK ንገር ህም?
አዋል ገብቷል ወደ ስልክ phone ያሰ hello አቤት
ወይም እሺ ቆይ ወዴት ስለ- እንደገባ ልንገርህ ሁለት ሰዓት ከሰላሳ ስድስት ላይ ነው አይደል
አ ሁለት ሰዓት አካባቢ ያለው እሱ ነው ገብቷል
ሁለት ነው በተከታታይ የነበረው ህም?
ሁለት ነው በተከታታይ እዛ ሁለት ሰዓት ከሰላሳ ስድስት ላይ ሁለት መቶ መቶ የሚል ማለት ነው። አንደኛው ገብቷል አንደኛው አለ
አይ የለም ሁለት ሰዓት ከሰላሳ ኦንላይን ኬስሪ ነው አይደለ አ እኮ እዛ ላይ ሁለት ሰዓት ከሰላሳ ስድስት ላይ አንድ መቶ ብር ነው ያለው። ከዛ ሶስት ሰዓት ከአምስት ላይ ሰማንያ ብር አለ ምናምን እያለ ሄድና አራት ሰዓት ከሰላሳ ሁለት ላይ መቶ ብር አለ deposit የተደረገ ለዜሮ ዘጠኝ ሀያ አንድ ቤት መጨረሻው ሀምሳ አራት
አ ባይ ልላክልሽ በቴሌግራም ነው እሺ ላክልኝ። የገባው ይሄኛው ወዴት መሰለክ ዜሮ ዘጠኝ ሀያ አንድ ቤት መጨረሻው ዘጠና አንድ ላይ ነው የገባው።
እሺ አይ እንትን- አ፣ ቴሌግራም ላይ ላክልሽ እሺ ወይ screenshot አድርገህ ላክልኝ።
እሺ እሺ